ಎಲ್ಲೋತೇನೆ ಎಷ್ಟು ಸಿಲಿಂಡರ್ ಗವ್ಯ
ಇಲ್ಲ
ಎಲ್ಲೋತೇನೆ ಎಷ್ಟು ಸಿಲಿಂಡರ್ ಗವ್ಯ
ಆಯ್ತಮ್ಮ ಇಲ್ಲ ಸಮ ಸಮ
እ, አንድ ಇಲ್ಲ
ಏ ወይ ಸಮ ንገር አንድ ቁጥር ብዬ እንትን ደርሶኝ ነበር ድር ገበያ ላይ ኦಕೆ ቴክስት አድርገው ነበረ
አዎ እና የመረጥኩት የተሳሳትኩት ኮዱን ምናምን ቁጥር ይላል?
ብተሻል ምናምን ብለውኝ ነበረ
እሺ እንደዛ ከሆነ አሸናፊ ከሆነ ከሆኑ አዝመራው ራሱ በቴሌቪዥን ላይ እንዳዩት መጀመሪያ ይደውልሎታል አ፣ ትክክለኛ መላሽ ከሆኑ ደግሞ የሁለት መቶ ብር ቅናሽ ስለሚደረግሎት text ይገባሎታል ማለት ነው መልሱ ውጤቱ ከተለየ በኋላ መላሾች ከተለዩ አዎ፣ በኋላ ቴክስት ቴክስት እኮ ይገባሎታል ደርሶኛል አ፣ ድጋሚ text ይገባሎታል እሺ በድጋሚ text ይገባሎታል መልካም ቀን
እሺ
እሺ፣